ሄሎ ጤና ይስጥልኝ በሽቱ ቤት
ሰላም እንትን ነበረ እሺ ቆይ አካውንት ኦኬ አካውንት እንትን ብዬው ዊዝን ድሮ ብዬው ቆይ አሁን ስገባ እንደገና አገኘሁት ቆይ አንዴ አካውንት ምን ብየው ዊዝ ዊዝ ዊዝ ድሮ አድርጌው እሺ
እ፣ እንትን አለ ምን አለ አልቆርጥ አለ
ኦኬ አልሰራ ብሎክ ነው አዎ ማለት እ፣ ሞልቼው ቆረጥኩ ብሎ ካሳየ በኋላ እንደገና አልቆረጠም
ኦኬ እስቲ ያው ትንሽ እያስቸገረ ነው ብለው ብዙ ሰዎች እየደወሉ ነው እና እ፣ አሳውቀናቸዋል ትንሽ ጠብቀ ሞክረው እሺ
አሀ ምን እንትን ማለት
ዊዝድሮ ለማድረግ ነው አይደለም ቢያለክ
ዊዝድሮ አድርጓል ማለት አ- አ- አድርጌያለሁ ይለኛል፣ ግን እዚህ አካውንት ላይ ሳየው አለ።
አልገባል አልጋ ኦኬ አለ ብሩ አልቆ አልወጣም ከአካውንት ጋር አዎ ከ account ኡ አዎ።
አለ። አሁን ደግሞ እንደገና check አደረኩት።
እኮ ስለዚህ አልቆረጠብህም ብሩን ግን withdraw ስትለው አልወጣ ነው ያለ ካንተ ማለት ነው።
አልወጣ አለ። አዎ እኮ እሱን እኮ ነው እሱን ትንሽ ጠብቀና check አድርገ ነው ትንሽ እ፣ ቆይተ ሞክረውና ካልሰራልህ ደውልልን እሺ እሺ እሺ ነው። እሺ